hello ሰላም ጤና ይስጥልን ቤተሰቦች።
ብር ትናንትና withdraw አድርጌ ነበርና እስካሁን አልገባልኝም። ማታም ደውዬ ነግሬው update እያደረገ ነው ምናምን ብሎኝ ነበር።
በዚህ ስልክ ነው
አይደለም ሀምሳ ሶስት ዜሮ ሰባት አስራ አንድ ሀያ አንድ
ሀምሳ ሶስት ዜሮ ሰባት እሺ አስራ አንድ ሀያ አንድ
ሀያ አንድ hello process ላይ ነው አሁንም እያሳየኝ ያለው። ለቻፓ ድጋሜ ልከንላቸዋል እነሱ manual ያስገቡልሃል። እሺ እ እ ለቻፓ ልከንላቸዋል እነሱ manual ያስገቡልሃል።
እና ይቆያል እንዴ?
ትንሽ ደቂቃ።
okay እሺ። አይ ከትናንት ጀምሮ ሀያ አራት ሰዓት ሆነው ማታም ተው ይገባል።
አዎ transaction ስለበዛባቸው ነው። እሺ ይቅርታ።
እሺ፣ በቃ ችግር የለውም። ለአሁን ተፈልጎ ነበር።
እሺ እሺ። መልካም ቀን።